Ya, ya.
እንዴት አላችሁ?
Hello Hello አቤት።
ደውዬላን ነበር። አሁን ለባንቺ እሺ። አዎ።
እ፣ መግባት ትችላለህ፣ ማየት ትችላለህ እኮ notification ከላከለት already ስል ይሰማው ነው።
ልታሳብደኝ ነው እባክህ።
ቆይ፣ ቆይ፣ ገብቼ ቆይ።
እያየሁ- አ ገብቼ አይተዋል?
አየሁት እኮ አብረን አየነው እኮ last week ም እንደዚህ ግባና እየው ብላ ከጌች ጋር አየነው።
አ ትናንት ትናንት ነው የመጣሁት እኮ ትናንት ነው የመጣሁት አ።
እኮ ትናንትም እኮ ከጌች ጋር ገብተን አየነው።
Okay።
የሚያሳየን መቶ አርባ ሰባት ብርና አራት ሺህ ምናምን ብር ነበር። አራት ሺህ ምናምን ብር ከፍዬ ሄድኩ።
Okay ገባ አ በቃ አሁንም አያሳይም። በቃ እሺ እንዲያሳይ ያደርግልሃሉ አለች።
በቃ እስቲ የሆነ approve ይደረጋል አለች የዚህ የተከፈለውን።
አዎ ስለዚህ ነገ ወይ check እናደርገዋለን። አለ። በስንት ነው ያለ ቀኑ deadline ኑ? ምናልባት generate ካላረገልህ ቢል እ በሀያ ስድስት በቃ አዎ።
እስከ ሀያ አምስት ምናምን check እናደርገዋለን። ከሌለ የለም ብለን screenshot አድርገን እንልክላቸዋለን።
ላኩላት እኮ ሳሚ።
ምናልባት ዛሬ ሀያ አንድ ስለሆነ ነው አንተ ስትልክላት።
አይደለም ከጌች ጋር ሆነን እኮ ላክንላት እኮ ያው notification እየመጣ ነው እ፣ payment bill የለም እ? ይኸው አሁንም ልክ ይላሉ notification ኑ።
የመጣልን አዎ Telecloud እና ይመጣል message ላይ
Okay። በቃ እስቲ እ፣ ካልሆነ ጠዋት ምናምን check እናረጋታለን። ቅዳሜ እና እሑድ ስለሚሆን መዝጋት አይዘጋውም ብዬ ነው ማስበው። ካልሆነ አስቸጋሪ ከሆነ ሌላ solution መፈለግ ነው።
አዎ ሰላም ላይ
አዎ። እ- እስ- check እናረጋታለን።
አይ እሺ።